Bismillah. ሄሎ
ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
አብሮ ይስጥልን። ቤት ቤት ነው። ምን ልርዳው?
እ፣ ትኬት ለማስለቀቅ ነበረ።
እሺ cashier ኮዱ ንገረኝና check ላድርግልህ።
እሺ አስር
እሺ
አስራ አራት አርባ ሰባት አስራ ሶስት አርባ አርባ ሰባት ሰባት አስራ ሶስት
መቶ ብር አለው።
እሺ አመሰግናለሁ።
እሺ ስለደወልክ እናመሰግናለን።